CBE ብር ላይ አስገብቼ ወደ ቤት ብሩን አልመደበልኝም፣ ግን ቆርጦታል።
እሺ የ CBE ውን text ላክልን ቴሌግራም ላይ እሺ።
ስም process እንዴት ነው?
አዎ የእሱ message ኡ የግድ ስለሚያስፈልገን ነው እኮ ቴሌግራማችሁን አላውቅማ እኔ።
ልንገርክ ቴሌግራም ቁጥራችንን እሺ፣ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት ግን በዚህ እኔ እንጃ የሚሰራልኝ አይመስለኝም። ቴሌግራሜ ብዙ አይሰራም።
save አድርገው እና እዚህ ላይ ወይም ደግሞ የ Best Bet account አለህ አይደለ?
እ? እ?
Best Bet account አለህ አይደለ?
አ አዎ እሱ ላይ አለ ከስር ጥያቄ ወይም ምልክት፣ ማንኛውም ጥያቄ ሲኖር የሚል message ምልክት አለች። በእሷ መላክ ትችላለህ።